ጤና ይስጥልን ናኒ ፓፓ።
ሄሎ
ጤና ይስጥልን።
አብሮ ስትልኝ ሰላም ነው።
እግዚአብሔር ይመስገን።
ቅድም ሳናግርሽ የሆነች ቴርብ
ምን ደርዳው
እ?
ምን ደርዳው አባት የሆነች ባለፈው ያወጣችኋት ቴሮስ ተሽጣለች አልሽኝ።
እ እ አ፣ ባንክ ያለበት
እሺ ምን ደርዳው የ- ካገኘሽ እስቲ ደ- ስልክ ልስጥሽ እና ደውዪልኝ።
ይሄንን ዘጠኝ አስራ ሁለት ሰባት ስምንት አስራ አንድ ዘጠና ሶስት አዎ በአውቶማቲኮ
አውቶማቲክ ነው የሚፈልጉት ቴሮት።
አዎ እሷ ብትሆን ደስ ይለኛል።
እሺ እንደውልለታለሁ።
ይሄን ካገኘሽ ደውዪልኝ። ብና- ማን ልበል ስም?
ከጋምቤላ አልደውልልሽም።
እሺ ስም ማን ልበል?
ግርማ
በቃ እደውልለታለሁ። አቶ ክፍሌ